ጤና ይስጥልን ሀሌን ፈላጊ ቤት የለም የምልርደው አቤት እሺ ከእርጂ ማርያም ማዞሪያ ብሎክ አንድ ኮንዶሚኒየም
ማርያም ማዞሪያ ብሎክ አንድ ኮንዶሚኒየም አንደኛ ፎቅ ላይ ሲመጡ ያረ- ለ- ደንበኛችን ሊወስ- ሊወስዱ ሲመጡ መ- መታወቂያ ወይም ደግሞ ሌላ የራሱ መሆኑን የሚያረጋግጥ ነገር ኦሪጂናል እና ፎቶኮፒውን ይዘው ይምጡ።
የቀበሌ መታወቂያ ነው የጠፋኝ።
እም?
የቀበሌ መታወቂያ ነው የጠፋኝ።
አዎ
ከስንት ሰዓት ነው የሚሰራው?
እስከ አስራ አንድ ሰዓት